register
ሀሎ ማለት አቤት፣ አሁን ደውዬ ነበር።
እሺ ማክሰኞ ወደ መቀሌ አለ ዋጋው አራት ሺ አንድ መቶ ዘጠኝ ብር ነው
አራት ሺ አንድ መቶ
አራት ሺ አንድ መቶ ዘጠኝ ብር እሺ፣ ለሮብ ሲሆን
ሮብም እንደዛው okay፣ price ኡ difference የለው የለውም ማክሰኞም ሆነ አሁን የሰዓት ልዩነት አለው አሁን የሚጨምር አለ አሁን የዚህ አራት ሺ አንድ መቶ ዘጠኝ ብር ያለው የስምንት ሰዓት የስምንት ተኩል ዘጠኝ ተኩል እና የአስራ አንድ ሰዓት ናቸው ሌሎቹ አራት ሺ ሰባት መቶ አስራ አንድ ብር ናቸው okay፣ የስምንት ሰዓት
የስምንት ሰዓት ተኩል ዘጠኝ ተኩል እና የአስራ አንድ ሰዓት ነው ሊቀንስ ያለው okay። እሺ፣ ክፍያው በእንትን ነው ቴሌብር ነው?
በቴሌ ብር በ mobile banking ወይ ባንክ ሄዶ መክፈል ይችላሉ
አይ እሺ፣ እደውላለሁ።
እሺ እናመሰግናል መልካም